ሀዘኔታ ነው። Hello ሳሪ፣ hello ሳሪ፣ hello እኔ ነኝ።
ወይ።
በ system ኡ እኔ ነኝ የደወልኩት።
hello ቢቱ ነኝ ሳሪ፣
ማ ቢቱ ቢቱ ነኝ።
አዎ፣ ታዲያ የማን ድምፅ እንደመሰለኝ ታውቂያለሽ?
እ፣
እርግጠኛ ነሽ ቢታንያ ነሽ? ነው እግዚአብሔርን ቢታንያ ነኝ እውነት።
ለምንድን ነው ስልክሽ ታዲያ እንደዚህ የመጣው?
የማመስሉሽ ነው።
እኔ ቢታንያን መሰልሽኝ።
እኔ በእንትን ነው የማወራሽ፣ በ headset ኡ በአዲሱ headset።
okay okay፣ ጓደኛዬ ይመስለሽኝ ነው።
እግዚአብሔርን እና እኔ ጓደ- ጓደኛሽ አይደለሁም ትያለሽ።
አያስገባሽም። ሰው ዝም ያለችው ለሰርጓ ሰሞኑን የምትመጣው እና ልትጫወትብኝ ነው የመሰለኝ።
ማርያም።
እሺ ጠይቂኝ።
ልጠይቅሽ፣ እሺ acceptance letter አለን የ high school
የ high school የ high school ይኖረናል መሰለኝ ስንት ግን የፈልጉት ነው
እስቲ ኡ እንዴት አድርጌ ነው ማገኘው?
ካለ ወይ ቴሌግራም ላይ ወይ ላኪልኝ።
ችግሩ እኮ ፀጉር ቤት ነኝ እኔ። አሁን አስቸኳይ ነው።
አስቸኳይ ነው።
አዎ ማርታ መቅደስ ማርታ ምስጋናው ማርታ ቴሌግራም ምስጋናው።
ላይ አ፣ የሚል ፈልጊ ማርታ ወይ ደግሞ አቢጌል TCR ማርታ ምስጋናው አንተነህ የምትባል አለች።
እሷ ላይ acceptance ኡን ካላኩት እዩ እሺ እሷ ላይ ፈልጊ።
maybe ቴሌግራሜ ላይ ነው። አንዴ መስመር ላይ እሺ።
ነኝማ።
እሺ እሺ።
ቻው፣ ነገ እንገናኝ፣ በኋላ እንገናኝ።
ይሄንን አይገርምም?
ታዲያ እኔ ዝጊው ስልኩን ኔትወርክ ያለ